ሰላም ጤና ይስጥልን ቴሌ ብር hello hello hello
አቤት ይሰማል ምን ልርዳዎት ቴሌ ብር
እንትን ነው ትኬቱ እንዴት እወጣለን?
ትኬቱ የቴሌቪዥን ጌሞችን የሚጫወቱበት ነው ድሎትን የሚሞክሩበት ነው ኮከብ ዘጠኝ ሰማንያ አምስትም ስላለው ይደውሉ አንድ ቁጥር ላይ ሶስት ቁጥር ላይ ለመጫወት ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለ መርጠው መጫወት እሺ